hello ጤና ይስጥልን ቤት ቤት
እኔ ሮባ ነኝ። የሆነ ብር ወጪ ከ withdraw አርግቼው ነበር።
እሺ እሺ ብሩ አልደረሰኝም። ማታ አርግቼ ነበር አልደረሰኝም። message አልመጣም።
አሁን አሁን በደወልክበት ቁጥር ነው አ እሺ check እያደረኩልህ ነው ስንት ብር ነበር
ወደ አርባ ሰባት ሺህ ነው።
እ
አርባ ምናምን ሺህ ብር ነው።
አዎ አምስት አምስት ሺህ ብር ነው አይደለ አዎ።
አንድ ሁለት ሰባት ጊዜ
ዘጠኝ ጊዜ ነው።
ሰባት ጊዜ አዎ ስምንት አዎ ልክ ነህ አዎ አ፣ እና እ, ሁለት ሺህ ብርም አለ አለ
አዎ እሺ ለቻፓ አሳውቅልሃለሁ እሺ
ኦ፣ አልደረሰኝም።
አ፣ ትናንት ነው ለ- የማደርገው።
ለቻፓ አሳውቅልሃለሁ ስልካቸውን ልስጥህ የቻፓን አ፣
ዜሮ ዘጠኝ ስልሳ
ቆይ ስልክ ሳይንስ ዜሮ ዘጠኝ ስልሳ
ሰባ ሁለት አርባ ሁለት ሰባ ሁለት
ዜሮ ዘጠኝ ስልሳ
ሰባ ሁለት አርባ ሁለት ሰባ ሁለት
አይ እነሱ እነሱ ማን የሚያስተላልፉት እነሱ ናቸው ከቤስት ቤት አካውንትህ እኮ ወጥቷል እና አ፣ በእነሱ ሳይር ነው የሚስተካከለው እሺ ለዛ ነው ከእኛ እሺ።
ሳይር ወጥቷል ብሩ
አ፣ አሁን እነሱ ጋር ነው ያለው።
እነሱ ናቸው አዎ እነሱ ሲስተም ላይ ነው የሚስተካከለው እኔ ለእነሱ አሳውቅልሃለሁ እሺ እሺ፣ እሺ፣ አሳውቅልኝ በእናትሽ።
እሺ እሺ አሳውቅልሃለሁ እሺ
አይ እሺ፣ በቃ ቻው።